እሱ የአንባሰል ማልቆራጭ ይወርዳል በገበድ አደራ ቢሰጡት ይበላሉ ዘመድ ይበላሉ ዘመድ ይበላሉ ዘመድ ይበላሉ ዘመድ ይበላሉ ዘመድ ያው ዘመድ ያው ዘመድ ያው ዘመድ ይሻላል ያው ዘመድ ያው ዘመድ ያው ዘመድ ይሻላል ባዳ ተስቦ ነው ከናይቶ ይጥላል ሬ አገሬ ልጅ ናና ይሬሬ ያን ባሰል ዝንጀሮ ናይ በላ ምሬት ያን ባሰል ዝንጀሮ አይበላ ምሬት የቆቦን ጋዴ ይጭናል ሌሊት ትዝታዋ ቀርቶ አይኗን ባየዋት ትዝታዋ ቀርቶ አይኗን ባየዋት እኔ ዘመድዬ እኔ ዘመድዬ ዘመድዬ ነኔ እርገራዬ እንዲው ዘመድዋ እንጀራ ወልድያ እኔ እየተጋገረ እንጀራ ወልድያ እኔ እየተጋገረ ወጡ ጉባል አብቶ ሲሸተኛ አድረ ናና ነኔ ለአገሬ ልጅ እንዲው ዘመድዋ ነፍስ ብትታመም ፊር ዳረዱላት ነፍስ ብትታመም ፊር ዳረዱላት በከንቱ ነው እንጂ ራባንሽ ስጋ ያላድናት በከንቱ ነው እንጂ ስጋ ላያድናት እኔ ገራማን ዘመድዬ እኔ መፈለግ እንዴት ነው? መደበቅ እንዴት ነው? መሸሸግ እንዴት ነው? የሰራ አካላትሽ ይተዘበሪ ይታየኛል ብለው ይታየ